ኃይለው ጤና ይስጥልኝ ቅድስት ነኝ አቤት ቅድስት ሀያ ስምንት አስር ሀያ ስምንት አስር
አስር አዎ የሞተረኛ ነበር ተቀነሰብኝ ብሩ ለምንድን ነው እሺ አንዴ ቆይ check ላድርግልህ እሺ
ሀያ ስምንት አስር ናና የለም ናትናኤል check አድርጌ ልደውልልህ እሺ ቅድስት አስተኝልኝ ሬስቶራንት ነኝ አልተንቀሳቀስኩም